ሄሎ ሄሎ ሰላም ጤና ይስጥልን ሲሳይ ከዊ ፕላስ ነበር የምደውለው።
እ ዊ ፕላስ የእኛን application አውርደህ ነበር።
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
በአሽከርካሪነት okay እሺ፣ አሽከርካሪ ከሆንክ አንዳንድ የምነግርህን እንትኖች ቴሌግራም ላይ ስልክ ቁጥር ላይ ወይም user name ሰጥና እዛ ላይ ትልክልኛለህ፣ active አደርግልሃለሁ ማለት ነው።
እሺ።
እሺ፣ ንግድ ፍቃድ፣ መንጃ ፍቃድ፣
አዎ መንጃ ፍቃድ ኢንሹራንስ፣ መኪናዋን ተከራይታት ከሆነ ካከራየ ሰው ጋር የፈጸምከውን የኪራይ ውል እሺ።
ሊብሬ ትልክልኛለህ፣ ከዛ እኔ active አደርግልሃለሁ ማለት ነው።
እሺ።
እሺ፣ አመሰግናለሁ። ስልክ ቁጥር ልስጥህ።
እና ምን ጥቅም አገኛለሁ ታዲያ ይሄን ሁሉ active ታደርጊበት?
እሺ፣ ይሄ active የሚደረገው ለም- እ ኮድ አንድ ነው ኮድ ሶስት ናት?
ኮድ ሁለት okay ኮድ ሁለት ነህ እ okay እሺ አሁን ለጊዜው ኮድ አንድ እና ኮድ ሶስት ናቸው። እ ኮሚ- በነገራችን ላይ እኛ ከምናገኘው ኮሚሽን ላይ እ አስር percent ኡን ሳይሆን የምንወስደው ስድስት percent ኡን ወስደን አራት percent ኡ ለአሽከርካሪዎቻችን የ saving አገልግሎት ነው እ የምንሰጠው እና እ አሁን ግን ኮድ አንድ እና ኮድ ሶስቶች ስለሆኑ እየተመዘገቡ ያሉት ስምህን ይዘዋለሁ።
እ ከዛ በኋላ እሺ።
ኮድ ሁለት እ ልክ ወረቀት ስንጨርስ እንደውልልሃለን ማለት ነው።
እሺ። እሺ።
እሺ ሞት አመሰግናለሁ። መልካም ቀን እሺ።
ይሁንልህ።
እሺ። ላንቺም ሞት እሺ
ቤት ገባሁ።